ጤና ይስጥልኝ። ሁሉ ስፖርት ባኮብ ነበር።
ሰላም ነኝ።
እግዚአብሔር ይመስገን።
ሁሉ ስፖርት በስልክ የ online account ከፍቼ ነበር እና ብር deposit አድርጌ ነበር እሺ
እና እየተወራረድኩ እየተጫወትኩ ነበር። እንትን ከመረጥኩ በኋላ የት እንደማገኛቸው አጣሁት። በጎሮጉር በጎሮጉር እንትን ቤት ያረኳቸው ማለት ነው የመደብኳቸው ጨዋታዎች ስፖርት ክፍል ላይ አገኙታል። የጨዋታ ታሪክ ላይ ተጨማሪ ብለው የጨዋታ ታሪክ ላይ አገኙታል።
ተጨማሪ የሚለው ላይ ገብተው እ የጨዋታ ታሪክ የሚለው ላይ ያገኙታል።
የጨዋታው ታሪክ አዎ የሚላለ ስለ አገኙታል።
እሺ አንዴ ነው እዛው ነው ያለው። ተጨማሪ ኦኬ፣ እሺ አመሰግናለሁ።
እሺ መጋብ